Hello hello hello አቤት አቤት እማ ብርሃኑ ነህ?
አቤት
ብርሃኑ ነህ?
አሁን እኛ እማ ጌልቤሪ ነኝ።
እሺ ይኸውልህ ፒ- እ ከቢኖ ፒን የሚጻፍበት group ላይ ስልክህን አዎ።
አነሳም ብለህ አሳውቀህ ነበር።
እኮ አዎ፣ እዚህ ግን ለምን ዜሮ አንድ አንድ አልደወልክም?
ደውዬላችኋለሁ እኮ የሚያነሳ ሰው ማንም የለም። ስንት ጊዜ ደውያለሁ? ከ- ከአስር ጊዜ በላይ ከአስር ጊዜ በላይ አ ስደውል ስደውል ማንም የሚያነሳ የለም።
አልደወለም አልደወልክም። እኛ እኮ system ነው ማየት እንችላለን የተደወለና ያልተደወለ።
እኮ እዩት እዩት፣ አንተ ደግሞ እንዴ ቴሌግራም ላይ ተለቆ የለ እንዴ?
አልደወለም።
እንዴ?
ቴሌግራም ላይ ተለቀ የለ በድሮ እኮ ነው የ- አንተ እየሞከርክ ያለው።
አይደለም ቴ- ቴሌግራም ላይ ባለው ነው እንጂ።
በስንቱ ነው በስንቱ ስንቱ ነው መጨረሻው ስልኩ?
ቆይሽ ቆይ ቆይ ልንገርሽ ንገረኝ።
ቆይ መጨረሻው ዘጠና ስምንት
አያሀ በድሮ ነው ስትሞክር የነበረው አንተ። ዘጠና ስምንት መጨረሻው የድሮ ነው። ይሄኛው ሌ- system ኡ ካልሰራ አሁን ሌ- መደወል ያለብህ አርባ አንድ መጨረሻው በሆነው ስልክ ነው።
አርባ አንተ አንድ- በማይሰራ ስልክ እየደወልክ ነው። አዎ በቃ እሺ እሺ ቆይ
እሺ፣ ተገናኝታችኋል ግን ከ customer ጋር
ዝግ ነው የከ- የ customer ስልክ። አቤት አቤት
የ customer ስልክ ዝግ ነው።
አ ጥሪ እያስተላለፈ ነው በቃ የሚወስ እንትን መልሰው።
እ እ ሚ- ሚንቹን ታውቀዋለህ? ሚንቹ ጁስን ታውቀዋለህ?
ሚንጩ አውቀዋለሁ አዎ ሚንቹ ጁስ ሚንቹ ሚንጩ እዛ ሄደህ አውቀዋለሁ መልሰው።
ሚ- ሚንጩ እዛ ለመልሰው ሄደህ መልሰው።
በቃ እሺ እሺ አምሮት እሺ።
እንዳትሄድ ሚንቹ ሄደህ መልሰው።
በ- ከአንተን ነው
አ መልሰውና አሳውቀን።
በቃ እሺ እሺ በዚህ ስልክ ልደውልልሽማ በዚህ አ ትችላለህ፣ ትችላለህ።
በቃ እሺ እሺ እሺ እሺ